ሄሎ ሄሎ
አቤት እሺ ጤና ይስጥልኝ ከቤተሰቤት ነበር የምደውለው አባት እሺ እሺ ደውለህ ነበረ አዎ ተቋርጦብኝ ነው ኔትወርክ ትንሽ ያለሁበት ቦታ እሺ ቤተ መንግስት ውስጥ ነኝ እና ኔትወርክ እሺ።
ጫን ይደረጋል እሺ እሺ confirm ከማድረጌ በፊት የቴሌብር አካውንትን ማረጋገጥ ስላለብኝ ነው እና እሺ ስልሳ ስምንት ሰማንያ ሶስት ሰማንያ ሶስት ሰማንያ አምስት ሀያ አምስት አዎ አንዱ ገብቶልሃል ሁሉም አንዱ ተመሳሳይ ነው ገብቷል አይደለ?
ስድስቱን ያልገቡት
አይ ነው እ?
አሁን አዎ፣ እዛው ላይ በምስክም እያረኩልህ already አንዱ ገብቷል ነው የምልህ። ሁለት አከፍቼ ይላሉ እስካሁን ሀያ ሺህ ብር ማለት ነው okay እሺ ተጨማሪ ሀያ ሺህ ብር እሺ።
confirm ተደርጎልሃል። እሺ ሁሉም ገብቶልሃል አይደል? ሄሎ እ፣ check ላድርግ አዎ check አድርግ። ያው ወይ እሺ፣ balance check።
ሆኗል ሁሉም።
እሺ። አንድ ይቀራል መሰለኝ
እስቲ ቁጠረው። ሁሉንም ነው confirm ያደረኩልህ።
okay አሁን አዎ አሁን ሆነ አዎ እሺ በቃ እሺ እሺ thank you እሺ ስለደወልክ እናመሰግናለን። እሺ መልካም ቀን።
እሺ እኔም አመሰግናለሁ